Hello ጤና ይስጥልኝ። ከልቅሳ ትምህርት ቤት ምን ልርዳው? Hello
አልገባም እስካሁን
የመቼ ነው?
የአምስት ቀኑ አራት ቀኑ
በዚህ ስልክ ቁጥር ነው?
አይደለም አርባ ሁለት
እሺ ዜሮ ዘጠኝ አርባ ሁለት ሀምሳ ስድስት ዘጠና አንድ ዘጠና አንድ
ሀምሳ ስድስት ዘጠና አንድ ዘጠና አንድ ዘጠና አንድ ዘጠና አንድ ዘጠና አንድ ዘጠና አንድ